ወይ customer ስልክ ሮቢትን ደውለህ ነበር አይደለ?
customer ስልክ አላነሳም ብሎ ነበረ።
order number ህን ንገረኝ።
ሰማንያ አንድ ሀምሳ አምስት ሰማንያ አንድ ሀምሳ አምስት ሰማንያ አንድ ሀምሳ አምስት ማን ነው ስምህ?
ሀብታሙ ነኝ።
ሀብታሙ ሰማንያ አንድ ሀምሳ አምስት customer ስልክ አያነሳም አይደለ? እሺ እዚህ እንሞክርለታለን። ከአስር ደቂቃ በኋላ እናሳውቃለን።